hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አ፣ ለመመዝገብ ነበረ ህክምና ለመቼ?
ለነገ ዶክተር መላኩ እሺ ይኖራሉ?
ይኖራሉ። ከዛ በፊት ካርድ አለዎት?
አለ አዎ።
እሺ አለ።
ሄሎ hello አንድ ቁጥር ሰ- እሺ እሺ እሺ
ስልክ ቁጥር ይዘልካል።
እሺ አስራ አንድ ሰላሳ አንድ ሰላሳ አንድ ሰላሳ ሰላሳ ሰባት ሰባት
ሀምሳ አንድ
ወዛም ነው አዎ
ሳይዞሎ ነገ ጠዋት ደርሳለሁ።
እ
ሳይዞሎታል ነገ ጠዋት እሺ።
ደርሳለሁ።
ሁለት ሰዓት እሺ እሺ አመሰግናለሁ።